hello ጤና ይስጥልኝ። ችብችብ ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልኝ።
አሁን አውርቼ ስልክ ሰጠሽኝ። እዛ ላይ post አድርጌ ነበር ቴሌግራም ላይ
okay እሺ።
ቲማቲም complain እንትን ብዬሽ ማለት ነገ መተው ወስደው ከነገ ወዲያ ነው የሚያመጡልኝ ቀይረው አይ ለነገ እንዲመጣ ነው እኔ already ያስተላለፍኩሎት።
ለነገ እንዲመጣ አዎ already ነገ ስለዚህ ነው ይመጣ።
እንትን እንዳይል እንዳይነፈርቅ ዝም ብዬ ላስቲኩን ፈታ ፈታ አድርጌ ክፍቱን ላስቀምጠው እሺ እሺ።
አይደል?
አዎ አዎ እንደዚያ ያድርጉት። አዎ ይኸኛው ይሄኛውን check አድርጌ ያስተላልፋለሁ።
እሺ እሺ እሺ። እናመሰግናለን። መልካም እሺ።
እሺ ለሁላችን እሺ